hello hello hello ጤና ይስጥልኝ። አብሮ ይስጠን። አሁን ደውለሽ ነበር፣ ደውዬ ደውላችሁልኝ ነበር።
እሺ ሽንኩርት refund ይደረግልሽ ወይስ ምናምን ብለሽ ነበር።
አዎ ልክ ነው።
ነገ ስንት ሰዓት ይመጣል?
ነገ አሁን exact ሰዓቱን ልነግሮት አልችልም እርግጠኛ ሆኜ ግን ያው ይመጣል።
ማለት ዛሬ ዘገየም ቢሆን አይታወቅም የሚመጣበት ሰዓት ማለት እንደዚህ እስከዚህ ሰዓት ሰው አይቆይም ለማስቀመጥ እኮ ነው።
እኮ እስከዚህ ሰዓት አይቆይም ግን ነገ እርግጠኛ ሆኜ ከጠዋት ነው የምነግሮት።
ጠዋት ላይ ይመጣል ከ- ከምሳ ሰዓት በፊት
እሱን አሁን እኔ ቃል ገብቼ ልነግሮት አልችልም። maybe መንገድም ሊዘጋጋ ስለሚችል እርግጠኛ ሆኜ ልነግሮት አልችልም።
እሺ፣ በቃ እሺ ይምጣና ካልሆነ ይምጣ?
አዎ እሺ እሺ፣ ይቅርታ በጣም እሺ፣ መልካም እሺ።